እኔ በኮም ነበር።
ሄሎ፣ ሰላም ነው? እንዴት ነሽ?
ነው ሄሎ፣ ሰላም ነው? እንዴት ነው?
ነው
እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ቴሌብር ለምንድን ነው አልሰራ የሚለው?
አዎ ቴሌብር system እያስተካከልን ስለሆነ ነው። ይሰራልዎታል፣ ይጠብቁ፣ ይመለሳል።
እስከ መቼ?
እ፣ እስከዛ በሄሎ ካሽ ይጠቀሙ።
ሄሎ ካሽ ስለሌለኝ ነው እኮ።
እ፣ አንበሳ ባንክ ሄደው እኮ ማ- ማስከፈት ይችላሉ። በጣም ቀላል ነገር ነው። እስከዛ ድረስ ጊ- ከሚጠብቁ አ፣ አ፣ ብዙ ድሮ ቀን ይፈጃል አድርገው- ቴሌብሩ?
ድሮ አድርገውም እ፣ ቢያስከፍቱ ይገባልዎታል።
እስከዛ ይቆያል ብዙ ቀን ምን ያህል እንደሚቆይ እርግጠኛ አይደለንም።
አይደለ?
አዎ
እ፣ እሺ። አንበሳ ባንክ ሄሎ ካሽ። እሺ፣ እሺ።